Hello? Hello? ሄሎ ሰላም ጤና ይስጥልን ቴሌቤት ሄሎ ይሰማል ቴሌቤት ምን ልርዳው አቤት የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ይገባሉታል በሚገባለት ትኬት እርሶ ጌሞችን መጫወት እድሎትን መሞከር አቤት ይቻላል። ኮከብ ዘጠኝ ሰማንያ አምስት በተለይ የደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለልኝ። ኮከብ ዘጠኝ ሰማንያ አምስት ምስል አለ። የደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ።